እስከሆነች ድረስ ሲሰማኝ እርካታን ሰማኝ እርካታን
Hello Hello ጤና ይስጥልን እግዚአብሔር ይመስገን።
ፍሬህይወት አዎ ሰላም ነው እግዚአብሔር ይመስገን።
ከ We Plus Solution ነበር የምደውለው
እሺ ባለፈው We Plus ላይ ተመዝግበሽ ነበር አይደል አዎ
እ አሁን የተመዘገቡ አካውንቶችን active ለማድረግ አንዳንድ ጥያቄዎችን እየጠየቅኩ ነበረ መጠየቅ እችላለሁ እሺ እ ምን አገልግሎት ነው የምትሰጡት
እ አይ አላየሁትም እኔ የተዋችሁት መስሎኝ በቃ ትቼዋለሁ።
እ የአሁን አላየሁትም እና የተዋችሁት መስሎኝ በቃ ጭራሽ እኔ አላየሁትም ስልኩ ላይ ነው።
አዎ ብታዩም አዎ።
በእርግጥ ምንም አታገኝበትም ነበር ምክንያቱም active አልተደረገም አዎ ምንም ነገር እንትን ስላላየሁት አሁን ደግሞ active ለማድረግ ነው
okay እና ጥያቄዎችን እንጠይቅ
እ እኔ እንጃ እንግዲህ እስቲ አሁን ያለሁበትን ቦታ እንትን አይደለም አይመችም እም ኦኬ እሺ
እሺ ወይ ሌላ ቀን ደውልልኝ እሺ እሺ እሺ መልካም ጊዜ አሜን